ሄሎ ጤና ስጥልኝ ቃልኪዳን ገቢስ ቤት ምንረዳው ጤና ይስጥልኝ እናትዬ፣ የአሁኑ ቁጥር ተሳሳትኩ መሰለኝ። ከይቅርታ ጋር ሊድግብልኝ ምን አለኝ
ከሲቢ ብር ብር ልኬ ግን ከሲቢ ብር ወጣ፣ ጌምም አልገባልኝም።
ዲፖዚት አድርገው ነው
አይ አዎ፣ ዲፖ- እ፣ ዲፖዚት ነው።
እሺ ዲፖዚት ሜሴጁን ይላኩልን ቴሌግራም ላይ
አዎ፣ እሺ፣ በየት ቁጥር?
ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት
አርባ አራት አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት አርባ ሰባት እሺ፣ እናመሰግናለን።
መልካም ቀን እሺ እሺ